ወዬ
ፍቅር ሰላም ማናቸው?
መሰረለኝ ናቲ ወይ ፍቅር ወይ አንዳቸው ናቲ ነኝ በያቸው። ኮምፕሊት ወርድ ይመላል።
ምንድን ነበረ አዎ ኦርደር እንትን ነበር ከስተመር ስልኩን አያነሳም ነበር እና ኮምፕሊት እና- እንድትይልኝ።
ጨርሰው ነው አንተ አዎ ጨርሼው ነው።
ምንድን ነበሩ ንገረኝ እሺ ቆይ ልንገርሽ። አርባ አምስት ሀያ ሶስት አርባ አምስት ሀያ ሶስት አዎ እሺ እና ቲኬት የሚነሳው ነው ከሮሚና ሮሜሽ ኮምፕሊት ልላለው ናት እሺ